ብልከን ነበርና ወዴት እንደሄደ ጠፋል። ቤት ቤት ላይ እየተጫወትን በነበር ስልክ ቁጥር ንገርሽ ዜሮ ዘጠኝ ሰማንያ ሁለት ሰማንያ ሁለት ዘጠና ሁለት ስልሳ አምስት ስልሳ ዘጠኝ
ጫጫታ አለ አባ ትንሽ ወጣ ብለህ ታውራኝ እዛ በግብ ላይ ነው። ሰማንያ ሁለት ሰማንያ ሁለት ዘጠና ሁለት ስልሳ አምስት ስልሳ ዘጠኝ አዎ፣ ስልሳ አምስት ስልሳ ዘጠኝ አዎ። ይህ ልጅ ስንት ብር ነው?
ሁለት ሺህ- ሁለት ሺህ ብር አሁን ነው አዎ፣ እድር ነው። ወዴት እንል- እናወጣ እልካለን እናወጣለን ብለው ወዴት እንደገባ ጠፋ። እራሱ ተቀንሶ አግኝተታል።
okay እሺ የለኝም።
ስንት ብር አስር ሁለት ሺህ ብር
ሁለት ሺህ ብር አዎ፣ በ voucher ነው ከሱቅ ቤት ቤት shop ላይ ኮዱን ሰጥተሃቸው መውሰድ ትችላለህ ወይ ደግሞ ወደ ቤት ቤት account deposit ማድረግ ትችላለህ እሺ እና deposit እንደ መመለስ ይቻላል ወደ እዚህ?
አዎ ማድረግ ትችላለህ በቻፓ በሳንቲም የምታደርግበት አለ አይደለ አዎ፣ እሱ ጋር voucher deposit የሚል አለ እዛ ላይ ኮዱን አስቀምጠህ ወደ ቤት ቤት ማስገባት ትችላለህ ወንድሜ እሺ መልካም ቀን እሺ